ሄሎ ሳምሪ ወይ እንዴት ነሽ? እኔ የምልሽ እ ይሄ ወርቄ ማለት ነው እ ምንድን ነው የተፈጠረው?
እንጂ ስድስት ሺህ ምናምን ስድስት ሺህ ሶስት መቶ ምናምን ብር እልወሳለሁ
እኮ አንቺ አግኝተሻል?
እኔ እንደዛ ነው ሎስ የሚያሳየው። ደግሞ ከካሽ ክሬዲቱን በካሽ የቆረጠችው አለ አይደለ?
አዎ እሱ ብር በካሽ መኖር አለበት ትርፍ እሷ ጋር ማለት ነው። ምክንያቱም ብሩ በእንትን አይደለ የቆረጠችው በክሬዲት አይደለ?
አዎ፣ ማን በክሬዲት የሚለውን ነው ካሽ ነው አይደል?
በክሬዲት የቆረጠችው?
እ ማን የሚለውን ነው በክሬዲት የቆረጠችው?
ልጅ አስታውቀሽው ነው የሌላት እ እ
ስሙን አላስታውስም። ቃል የሌላት
እሱ ስንት ብር ነው?
አምስት መቶ አስ- ሁለት ሺህ አንድ መቶ ምናምን አምስት መቶ አስር እና የካርድና አንድ ሺህ አምስት መቶ ስልሳ ብር የእንትን የላብራቶሪ መሰለኝ ሁለቱንም ነው እንደ በክሬዲት የተቆረጠው?
ሁለቱም በክሬዲት ነው የቆረጠችው።
እንዴ ለምን?
እና የክሬዲቱ ደግሞ ይጀመራል ዜዱ ጋር እንደሱ አድርገው ሲሰሩት ምናምን ብር ነው ሎስ ያለው።
አሁን ክሬዲት እሺ፣ እ፣ በክሬዲት የተቆረጠው ማን እንደሱ ምን እንዳታስተሻልሽ? የክሬዲቱን እ? እ።
ማን ስሙ? ሌላም ዋና ክሬዲት የተቆረጠም አለ።
እሱም አለ ከሱ ውጪ ማለት ነው። ሁለት የቆረጠችው አለ። እሱ ያው ስሙን ካላየሁት እንትን አለ- አላውቀውማ። አሁን ሌላ አሁን ሌላ ስራ እየሰራሽ ነው?
አዎ፣ ቆይ እሺ፣ በቃ።
ፋይሉን ማየት አለብኝ።
ስ- ፋይሉን ስታዩ ደውዪልኝ።
እሺ፣ ደውልሻለሁ።